Hello hello አቤት እ፣ ይቅርታ ምን ነበር ጉዳያችሁ?
ወረ ወረ TikTok ለመግባት ነበር።
እሺ ድምጻችሁ record እየተደረገ ስለሆነ ምጠይቃችሁን ብቻ መልሱልኝ።
እሺ
እሺ ማን ልበል ስምህን?
ዳዊት ነው
እሺ ዳዊት ማን?
ዳዊት ዳዊት አቡሻ
እሺ ስንት አመት ነው?
አራት አምስት
እሺ የት ነው አድራሻ?
ሸዋሮቢት ነው
እሺ እሺ እ፣ እ፣ ለምን ነበረ ወደ Donkey Tube የደወላችሁልኝ? ምን ፈልጋችሁ ነበር?
TikTok ለመስራት ነበር።
እኛ አሁን ላይ TikTok እያሰራን አይደለም። ትምህርት ብቻ ነው የምንሰጠው። ትምህርቱ የሚሰጠው ለአዋቂዎች ነው፣ ለትልልቅ ሰዎች ነው የሚሰጠው። ገብተዋል?
እሺ እና
እሺ እሺ፣ አመሰግናለሁ። እሺ ቻው።
Allah'ım bizi razı eylesin.